hello ጤና ይስጥልኝ። ከ We Plus ነው የምደውለው። ከ We Plus ባለፈ app ላይ ተመዝግባችሁ ነበር አይደለ? app ላይ ተመዝግባችሁ ነበር አይደለ? ባለፈ We Plus app We Plus solution አንድ በአንድ app አምሳ በላይ service ኦች ናቸው ያሉት እና እሱ ስር ተመዝግባችሁ ነበረ። እ አታስታውሽም? ኦኬ እሺ በቃ